ጤና ይስጥልኝ አሽቴ ደነኝ ባኮ ምን ልርዳው?
ሄሎ ምንድን ነው ብሩ አልተመለስ እስካሁን ብሎ የትናንትና ብሩ አስመዝግበው ነበር ደንበኛች?
አዎ እሺ በዚህ ስልክ ቁጥር ነበር ያስመዘገቡት አሁን በደወሉበት?
አዎ ስልክ ነው።
እሺ እንዲህ ሎት አንድ ጊዜ መስመር ላይ ጠብቁኝ። እያየሁሎት ነው ደመኛችን፣ መስመር ላይ ጠብቁኝ። እያየሁሎት ነው መስመር ላይ ጠብቁኝ ደመኛችን።
እሺ
እሺ ስሞትም አለ በል ደመኛችን።
ሐምዳ ሐምዳ ኸድር በድር
እሺ እያየሁሎት ነው።
በዚ ብር ማለት አለ በዚ ብር ብር
እሺ ትላንት ማታ ነበር ያስመዘገቡት ደመኛችን?
አዎ ትናንትና ማታ።
መስመር ላይ ጠብቁኝ። እሺ ደንበኛችን የእርሶ ጉዳይ ተላልፎሎታል። እኛ በኩል ምናልባት ከእርሶ በፊት ብዙ የተመዘገቡ ደንበኞች ስላሉ በተራ እያስተናገድን ስለሆነ ነው። screenshot ኡን ልከውልናል አይደል? ቴሌግራም ላይ አዎ ምን ነው ቴሌግራም ላይ ማን በሚል ስም ነው የላኩልን screenshot?
ዳ አርግዝ አርግዝ
ደንበኛችን ይቅርታ እየሰሙኝ ነው?